van olabilir.
ሄሎ ሄሎ መልሼ ደወልኩኝ ከቺፕቺፕ እሺ እሺ የእንዳላማው ስልክ ቴሌብር አለው አይደለ?
ቴሌብር እንጃ መጠቀሙን አላወኩም
ያው እ፣ አሁን ሊደሯን አውርቻት ነበረ። ተመላሽ ታደርግለታለች። አሁን check አድርጉና እስከ በኋላ ካልተመለሰ ያሳውቁት ለኛ።
አይ አዎ ችግር የለውም በእኔም ቢሆን በዚህኛው መላክ ይቻላል በሀያ አንድ ቤት ይሄ በየቱኛው በሀያ አንድ ቤቱ።
በዚህ በሀያ አንድ ቤት ይቻላል ችግር የለውም ቤተሰብ ስለሆን አንድ ስለዚህ በእርሱ እንላክ ወይስ በእርሱ ግን እንላክ፣ አሁን ሁሉም ችግር የለውም።
already ነግሬያታለሁ ለ customer ኣችን በዜሮ ዘጠኝ ሰላሳ ሀያ አራት ሰባ ሶስት ሰማንያ ስምንት እንዲመለስ አዎ ምናልባት ቴሌብር ታልተቀ- ካልተጠቀመ ስለማይቀበላት በዚህ ብትልከው የተሻለ ይሆናል የእሱ ላይ- ላይጠቀም ይችላል በዚህ ቴሌብር ይጠብቁ።
አላወኩም Check ላድርገው።
እሺ
አለው ቴሌብር account።
አለው አዎ እሺ፣ አለው።
አለው ችግር የለውም በቃ እሺ፣ የእርሶን receipt እንዳልኩት ይላኩልንና አሁን ተመላሽ እናደርጋለን።
እሺ፣ የሁሉንም የመልካምና እሺ።
የአንዋርን
የክንዴ ይቅር
የክንዴ ምን ነበረ?
የክንዴ የተከፈለው ነው normal ነው የክንዴና የእርሶ እኮ ችግር የለውም። fail ሲያደርግ እሺ።
ነው system ላይ ተመላሽ እሺ።
የምናደርገው።
እሺ እሺ እሺ፣ መልካም ቀን።